ጌታ ኢየሱስ ሆይ ከቤትህ ከቅፍህ ርቃ ያሉትን እባክህ በዘላለም ፍቅርህ ወደ ጉያ ስብስብ
ሚደላይ ቢመስለኝ ከቅፍ ወጥቼ በእጅ የነበረውን በሙሉ አጥፍቼ ከእሪያዎች ጋር ሆኖብኝ ራት አረኔ ትናፈቀኝ ያጉይ አባት ደግሞ ሲሞክተኝ የለመደው ልቤ መቶ ድግን ሲል ያፍቅር ባሳቤ ክፍት ይለኝና ይፈሳል እምባዬ የገፋውት ፍቅር የጎጀኝ አባይ አምላኬ አምላኬ አምላኬ እላለሁ ግራ ገብቶኝ ማደርገው ሲጨልምብኝ ዙሪያው ኢየሱሴ ኢየሱሴ ኢየሱሴ እላለሁ ሲናፍቀኝ ጠረን መግባት ሲያምረኝ ከጉያህ ካንተ ወዲያ ኑሮ ለእኔ መች ይመቻል? ቢሞላም ባይሞላም ምግብ ይሻላል። የተደገፍኩበት ይደላል ያልኩት ቀን ያደር ሲሄድ ዛሬ አፈርኩበት። ከረገጥኩት ማዕድ ካጎረሰኝ እጅ በስስት በፍቅር ከሚያዩኝ አይኖች በክብር መጉደሌ ገባኝ አሁን ገና ከእርሻዎች ይልቅ አርማ እንዴ ማረኝና አምላኬ አምላኬ አምላኬ እላለሁ ግራ ገብቶኝ ባደርገው ሲጨልምብኝ ዙሪያው ኢየሱሴ ኢየሱሴ ኢየሱሴ እላለሁ ሲናፍቀኝ ጠረን መግባት ሲያምረኝ ከጉያህ ከማይረግ ቤቴ ማዶ ውል መውደዴ የማተርፍ መስሎኝ ድርሻይ መውሰዴ ብቻዬን አስወራኝ ቢበዛ ቁጭቴ ባሪያ እንኳን መሆን ክብር ነው አባቴ። ዛሬ ከሩቆኜ ሳስብ ስለ ትላንት ጸጸት አሰቃየኝ በዝቶብኝ ናፍቆት እንደ ልጅም ባይሆን ባሪያ አድርገኝ ብቻ በቤት ውስጥ ባንተ ጉያ ልገኝ አምላኬ አምላኬ አምላኬ እላለሁ ግራ ገብቶኝ ማደርገው ሲጨልምብኝ ዙሪያው ኢየሱሴ ኢየሱሴ ኢየሱሴ እላለሁ ሲናፍቀኝ ጠረን መግባት ሲያምረኝ ከጉያህ በቃኝ በቃኝ ልመለስ እግሬን ከጥፋት መንገድ ልመልስ እንደ ቀድሞ ልጅ ባልሆን እንኳን ከሚያገለግሉ እንዳንዱ ልሆን በቃኝ በቃኝ ልመለስ እግሬን ከጥፋት መንገድ ልመልስ እንደ ቀድሞ ልጅ ባልሆን እንኳን ከሚያገለግሉ እንዳንዱ ልሆን